ጤና ይስጥልኝ አልፌ ሳምራይት ነኝ። ባኮ ምን ልርዳው?
sister ያው ልጅ ነኝ። ቴሌግራሙ ላኩልሽ ሁለቱም።
ድምፆት ተቆራረጠ ደንበኛችን።
አሁን ልብዬ ነበርኩ ቴሌግራም screenshot ላክልኝ ያለች ነበረ ልጅታ ያለች ልጅታ እንጂ ያለሽም እሺ፣ እሺ ላኩልሽ ሁለቱም ቴሌግራም ላይ በእናትሽ እስቲ አንድ check አድርጊ።
ልከውታል አይደል? አይቼዋለሁ አዎ።
ደንበኛችን።
እሺ አይ- በእናት ብሩ እሺ ብሩ መልስልኛ።
እሺ በተቻለ አቅም ቶሎ ለማስተካከል እንሞክራለን፣ ግን ከእርሶ በፊት ብዙ ደንበኞች አሉ እና በተስተካከለ ሰዓት ደውለን እናሳውቆታለን።
እሺ እሺ ደንበኛችን፣ መልካም ቀን ይሁንልዎት።